ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር
ወጌሻ ለመመስገብ ነበረ።
እሺ፣ ማን ልበል ስሞትን?
ያሬድ ብርሃኑ
ያሬድ ማን?
ብርሃኑ
ብርሃነ ብርሃኑ
ብርሃኑ ነው። እሺ፣ አ አ ስልክ ቁጥር እስኪ ስጡኝ።
09
እሺ፣ 96
ዘጠና ስድስት 93 93
ዘጠና ሶስት ነው።
አ ዘጠና ሶስት 52
ሀምሳ ሁለት 29
ሀያ ስንት 29
ሀያ ዘጠኝ 08
ዜሮ ሶስት 08
ይቅርታ ትንሽ ይሾካሾካል። ዜሮ ስምንት ነው።
08 አ ዜሮ ዜሮ ስምንት እሺ። የት አካባቢ ነው የሚኖሩት?
አዲስ አበባ የት አካባቢ ነው አዲስ አበባ እ፣ ሰፈሩ ሰፈሩ የት አካባቢ ነው?
ቱሉ ዲምቱ
ቱሉ ዲምቱ። እሺ በአካል ነው በኦንላይን ነው class መውሰድ የሚፈልጉት?
በአካል በአካል
በአካል እሺ። class ኡ የሚሰጠው ለሶስት ወር ያህል ነው።
እም
ለሶስት ወር ያህል በሳምንት ሶስት ቀን ይሰጣል። በአካል ከሆነ ማክሰኞ፣ ሐሙስና ቅዳሜ ነው class ኡ የሚሰጠው።
እሺ ሰዓቱስ እ፣ አ- ሰዓቱ ያው ከአስራ አንድ ሰዓት ተኩል እስከ ሁለት እስከ አንድ ሰዓት ተኩል ነው ምሽት ላይ ማለት ነው።
የት ሰፈር ነው ማለት ነው?
እ፣ class ኡ የሚሰጠው አያት ተስፉ ሲኒማ ነው።
እሺ አመሰግናለሁ።
እሺ ልመዝግቦት።
ሰዓቱ እንትን አልተመቸኝም። በኦንላይንስ
በኦንላይን ላድርግሎት።
በኦንላይን ሲሆንስ እንዴት ነው?
በኦንላይን ሲሆን በ Google Meet ኮሜዲያን እሸቱ ነው በቀጥታ የሚያስተምራችሁ።
እም
እ፣ በሳምንት ሶስት ቀን ሰኞ፣ ሮብና ቅዳሜ ነው የሚሰጠው እም
ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ተኩል የሚሰጥ ይሆናል ማለት ነው።
አዎ እሺ በቃ እሺ
እሺ እናመሰግናለን።